የለቀቀደችው
ሰላም ሄዳ- እንዴት?
አቤት ደህና ዋላችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። ትናንትና በስቲያ ቲክቶክ ላይ ጊቫዌት ደርሶ ነበር እና ስመዝገብትነ
የምን ጊባዊ?
የስታንዳፕ ኮሜዲ ነበር። ያው።
እሺ ሽልማት ተሸልሞ ነው ጊባዊ?
አዎ፣ አዎ።
እሺ እ፣ stand-up comedy ው ነገ 12 ሰዓት ነው የሚጀምረው። ቀድሞ መጥቶ ትኬት መውሰድ ይችላሉ። ከስድስት ሰዓት እስከ 10 ሰዓት ባለው ትኬት መውሰድ ይችላሉ።
okay። የት አካባቢ ነው?
ሲኤምሲ ሚካኤል Economics Association ህንፃ የት?
ሲኤምሲ ሚካኤል ጋር Economics Association ህንፃ።
እሺ፣ እሺ፣ እ፣ እሺ ልመዝግቦት ቦታ
እሺ።
ስሞትም አልበል
መሀሪ
መሀሪማ
መሀሪ ታክሉ
ታክልሽ ስልክ ቁጥር ይዘን ዜና ላይ ሰማንያ ዘጠኝ ሰማንያ ዘጠኝ አስራ አንድ አስራ አንድ አርባ ዜሮ ዜሮ
አርባ ዜሮ ዜሮ። እሺ ለስንት ሰው ነው ቦታ ያዙ? ወይስ ጊቫዌይ ለእርሶ ብቻ ነው?
ለሁለት ሰው ነው። ከኔ ጋር አንድ ሰው
ለሁለት ሰው ነው ጊቫዌይ የደረሱት።
አዎ።
እሺ ስለዚህ ትኬቱን እዛው ከስድስት ሰዓት እስከ አስር ሰዓት ባለው መጥተው ትኬቱን እዛው ያገኛሉ።
እሺ፣ እሺ።
እሺ እናመሰግናለን ስለደወሉ።
እናመሰግናለን።